ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። በኩል ምን አይነት የጉዞ መረጃ እንስጦት?
ካናዳ ለመሄድ process ጀምሬ የነበርኩት እሺ
permanent የ resident card መቶል ነው። resident ቪዛ ካርድ ነው።
ምን ካርድ?
permanent resident card ድምፆትን ትንሽ ከፍ አድርጎ አይሰማም።
permanent resident card of Canada ይላል።
ይድገሙልኝ፣ እንደ- ይቅርታ።
ፍሪ ማለት ሪሳይድ ካርድ
እሺ
እሱ ቪዛ ካርድ ነው።
ቪዛ ቪዛ ሳይመታሉት ነው